હેલો હેલો હેલો
આવે છે ናቲ እንዴት ናቸው? ማለባ አይደል?
አዎ ማሊ ባባ
ደህና ነሽ?
አለ እንትን ፈልጌ ነበረ። ዜሮ መኪና አላችሁ እንዴ?
አለ ዴዜር አታላ?
አለን እ?
አታራጅ አላችሁ? አራጅ እንደሱ የለንም እሱ የለንም አራ ጊዜር ነው እንትን ያለን ዜሮ ዜሮ ዲዛይር- ዲዛይር ስንት ነው ዋጋው?
ሀያ ሀያ ሶስት ሞዴል አለን በባንክ ሶስት ሚሊዮን አራት መቶ ሺህ የሚባል በ cash ከሆነ ሶስት ሚሊዮን ሶስት መቶ ሺህ ነው የሚባለው
ሶስት መቶ ሶስት ሚሊዮን
ሶስት መቶ ሺህ በ cash ከሆነ
okay አንድ መቶ ሺህ ባንኩ ይጨምር።
አዎ
እ፣ የመጨረሻ ዋጋ ነው ይሄ? አ?
አዎ በ used ከሆነ ድርድር አለው ሌላ አለ በ used
አይ በባንክ ባንክ ያለበት ነው የምፈልገው።
ባንክ ያለበት በ used ትፈልጋለህ ማለት ይራ
ስንት ሞዴሉ? ስንት?
ሁለ- ሀያ ሀያ አንድ ሞዴል
ሀያ አንድ ስንት ኪሎ ሜትር ሄደዋል?
እ፣ እሱን እንኳን እርግጠኛ አይደለሁም ግን ሀያ ሀያ አንድ ሞዴል ነው አንድ ሚሊዮን ባንክ ያለበት አንድ ከሰባት cash ይፈልጋል
ስ- አንድ ከሰባት cash
አዎ አንድ ሚሊዮን ባንክ አለበት
ሁለት ነጥብ ሰባት ማለት ነው።
አዎ
ስንት ኪሎ ሜትር ሄደዋል? ግጭት ምናምን ምናምን ንክኪ የለውም።
ግጭት ምንም ንክኪ የለውም body
አ፣ ጥሩ አቋም ላይ ያለ መኪና ነው
አይደል? ለመ አዎ።
ለመጀመሪያ ጊዜ ዜሮ እንትን እንዳደርግና ካልሆነ እደውልልሻለሁ። ማን ልበል አንቺ?
እ፣ ስልክ አለበትን
እሺ ዜሮ
ስድስት እ-
ያዝክ
ሰላሳ hello? ሰላሳ ሰላሳ ስድስት አንድ ይዣለሁ።
ሰባ ዘጠኝ አ፣
አርባ ሰባ ዘጠኝ
አርባ ሰላሳ ብለህ ደውልልኝ እ?
check ካረክ በኋላ ደውልልኝ አረ- አርባ አርባ ሰላሳ ሰላሳ ብለሃል ዜሮ- አዎ አርባ ሰላሳ ሰባ ዘጠኝ አርባ ሰላሳ
ሰላ- ሰላ- ዘጠኝ ሰላሳ ስድስት
አ፣ ሰባ እስኪ ዘጠኝ ንገረኝ ንገረኝ ዘ- ዘጠኝ መጀመሪያው ሰላሳ ንገረኝ ዜሮ እ፣ ሰላሳ ስድስት ሰባ እ፣ ዘጠኝ አ፣ ሰላሳ እ፣ አዎ ደውልልኝ አላት።
በሱ አዎ check እሺ።
አድርጋ ደውልልኝ በሱ እሺ እሺ፣ እሺ